ታማኛለህ።
ሄሎ ሄሎ ሶል፣ አቤት አቤት። ቤት ሰላም ነው?
አለን አለን።
አለን ይመስገን። እኔ የምልህ ፋሲክ የምትባል ማለት ነው የላክሽ እሺ።
order እሺ
አሁን የምችለው መረከብ የምችለው እ፣ መስቀል flower ነው። app ላይ ግን የሞላሁት እ፣ አያት ነው አለች። የመስቀል flower ካልወጣ ትጭንላታለህ እዛ ላይ።
እሺ ስልኳንና product ኧን ንገረኝ።
እሺ ዜሮ ዘጠኝ
አይ text text አድርግልኝ።
እሺ text አደርግልሃለሁ።
እሺ እሺ እሺ ቻው። ይሄድላታል አ እ ይሄድላታል አ አዎ ከዛኛው ሰጥቼ እሷ አፓረዋለሁ። ችግር የለውም።
በቃ እሺ፣ እሺ ሶል ቻው።